hello ሰላም ጤና ይስጥልኝ ቤት አሁን ንገርሽ ነበር እሺ
እ፣ እና ነገርሽን cashier code ኡን ነው አ፣ አ፣ cashier code ነገርሽ ነበር ይቅርታ ለማረጋገጥ ማለት ነው ንገረኛ እንዲ cashier code ኡ አስራ አንድ
እሺ አስራ አንድ ሰማንያ ስምንት አስራ አንድ ሰማንያ ስ- ዝ- okay አይ እኔ ጋር አልነበረም እሺ ንገረኝ ሰማንያ ችግር ስምንት የለውም አስራ አንድ ሰማንያ ስምንት እሺ ዘጠና ሰባት አርባ ስድስት ዘጠና ሰባት አርባ ስድስት አርባ አርባ ስድስት እሺ እሺ አርባ ብር ቦነስ አለው እሺ እሺ ሄደ መውሰድ ወድቆ ነው?
ትችላለህ። አዎ ወድቆ አንድ ነው?
አንድ ጨዋታ አዎ የመጀመሪያው የመጀመሪያው ጨዋታ የማካሮቢ ጨዋታ እሱ ወጥቷል።
እሺ አመሰግናለሁ እሺ እኛም እናመሰግናለን። እሺ መልካም ቀን።